Hello ሰላም ጤና ይስጥልኝ መስፍን።
እማ የሆነ ብር አስተላልፌ ነበር ወደ ንግድ ባንክ አይሰራም አለ አልገባም። Confirm ብሎ አንዴ።
ቆሟል።
እሺ አንዴ ቆይ ላገናኘ
ሄሎ ቆይ አንዴ አባቴ አንዴ ቆይ እሺ ረድ ረድ ረዱ የቃል ላይ ተቀመጪና ላስተላልፍልሽ።
Hello ወይ እማ ሰላም እንዴት ነሽ?
እንዴት ነህ?
አ አይሰማም ይሰማል። ሰላም ነው።
አለ አለ እሺ አለን።
የሆነ ብር አስተላልፌ ነበር ወደ ባንክ አልሰራ አለ ቆሟል። Confirm ብሎ ቆሟል።
እሺ ስልክን ቴሌግራም ላይ ትልክልኛለህ?
ይኸው የራሱ ስልክ ነው
እሺ ንገረኝ ስልክህን።
አስራ አንድ አርባ አንድ ስልሳ አምስት ስልሳ ሰባት
ንገረኝ እስኪ።
አስራ አንድ እም አርባ አንድ ስልሳ አምስት ስልሳ ሰባት አርባ አንድ ስልሳ ስድስት አርባ አንድ ስልሳ አምስት ስልሳ ሰባት ቀይ ጀመል
ገብቶልሃል? ገብቶልሃል? እሺ
Thank you.